ሄሎ ሄሎ፣ አቤት።
ጤና ይስጥልኝ።
አቤት ነህ?
ቤስት ቤስት ትላንትና እንትን ብዬ ወደ ቴሌ ብር ልካለ ብዬ ወደ ዘ- ዘብሳ በሚለው ላኩት።
ማን በሚለው ነው ያልከኝ? ይቅርታ።
ቴሌ ብር በሚለው ለመላክ ፈልጌ ወደ ቨርቹዋል ላኩት።
ቼክ ላድርግልህ። አሁን የደወልክበት ነው ቤት ቤት?
ስልክ ቁጥሩ ልንገርሽ፣
አሁን የደወልክበት ነው ሌላ ነው? ቤት ቤት ሌላ ነው።
ሌላ ነው ንገረኝ። እሺ፣ ዜሮ እሺ ዘጠኝ- ዜሮ- ሰባ አምስት
እ?
ሰባ አምስት
ሰባ አምስት እሺ፣ ዜሮ አንድ
ሰባ አምስት ዜሮ አንድ ሀምሳ አራት ሰማንያ ዘጠኝ ሀምሳ አራት ሰማንያ ዘጠኝ አዎ። ሶስት መቶ ምናምን ብር ነው እንትን በ- check አድርጌልኝ